እንደምን አርፍዳችኋል። ካሳሁን ሰቦቃ ነኝ። የ SBS አማርኛ መጋቢት 19 አጫጭር ዜናዎችን እነሆ። በኦሮሚያ ክልል ምዕራብ አርሲ ዞኖች በኦርቶዶክስ ተዋሕዶ ቤተ ክርስቲያን ቀሳውስትና ምዕመናን ላይ ሰኞ መጋቢት 16 በታጣቂዎች በተፈጸሙ ጥቃቶች በርካታ ሰዎች መገደላቸውን የማኅበረ ቅዱሳን ስርጭት አስታውቋል። በጥቃቱም የምዕራብ አርሲ ሀገረ ስብከት የዶዶላ ደብረ ቅዱሳን ቅዱስ ገብረ ክርስቶስ ቤተ ክርስቲያን ሁለት አገልጋዮች ከነ ቤተሰባቸው ሕይወታቸውን አጥተዋል። የአውስትሬልያ መከላከያ ጦር አዛዥ የቀድሞ የሰራዊቱ አባላትንና ቤተሰቦቻቸውን ይቅርታ ጠየቁ። ጄኔራል አንገስ ካምቤል የጦር ኃይሉ የቀድሞ አባላቱንና ቤተሰቦቹን በአግባቡ አለመታደጉን ጠቅሰው ይቅርታ የጠየቁት የወቅቱንና የቀድሞ የሰራዊቱን አባላት ጉዳይ ከሚመረምረው Royal Commission ዘንድ ቀርበው ቃላቸውን በሰጡበት ወቅት ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን መጋቢት 17 ባወጣው መግለጫ በወንጀል ሥርዓት ውስጥ በሴቶችና ሕፃናት ላይ የሚፈጸሙ ጥቃቶች በወንጀል ሥነ ሥርዓትና በማስረጃ ደንቦች ባለመካተታቸው የጥቃት ተጎጂ ሴቶችና ሕፃናት ፍትሕ እንዳያገኙ ማድረጉን አስታውቋል። የጥቃት ተጎጂ ሴቶችና ሕፃናት በወንጀል ፍትሕ ሥርዓት በሚያልፉበት ወቅት ፍትሕ የማግኘት ክብርና ምስጢራዊነትን በጠበቀ የፍትሕ ሥርዓት የመስተናገድ ከሁለተኛ ደረጃ ጥቃት የመጠበቅና የደህንነት ጥበቃና ድጋፍ የማግኘት መብታቸው በተሟላ ተግባራዊ እየተደረገ አለመሆኑን ባደረገው ክትትል የተረዳ መሆኑን ገልጦ በኢትዮጵያ የወንጀል ፍትህ ፖሊሲ መሠረት የጥቃት ተጎጂ ሴቶችንና ሕፃናትን የተለየ አያያዝ የሚመለከት ግልጽ የሕግ ማዕቀፍ እንዲወጣም አሳስበዋል። በዩናይትድ ስቴትስ የቦልቲሞር ድልድይ በጭነት መርከብ ተገጭቶ መደርመስ ጋር በተያያዘ ሕይወታቸው ያለፈው የሁለት ግለሰቦች አስከሬኖች ተፈልጎ መገኘቱ ተመልክቷል። የአስከሬኖቹን መገኘት የገለጡት የሜሪላንድ ፖሊስ ሮናልድ ሟቾቹ ወንዶች የ26ና 35 ዓመት ዕድሜ የነበራቸው መሆኑን ገልጠዋል። የአውስትሬልያ ዋነኛ የድንጋይ ከሰል አምራች የነበረው ጣቢያ ወደ ታዳሽ ኃይል ምርት እንዲያመራ የአንድ ቢሊየን ዶላር ድጎማ ሊያገኝ ነው። ድጎማው ሃንተር ቫሊን ወደ solar panel አምራች ማዕከልነት ያሻግራል ተብሎ ተነግሮለታል። ዩክሬን አይስላንድን ሁለት ለአንድ በማሸነፍ ለዩሮ 2024 እግር ኳስ ሻምፒዮና አልፋለች። በሻምፒዮናው ውድድር 26 ቡድኖች ተሰልፈው ይፋለማሉ። ዩሮ 2024 ከ June 14 እስከ July 14 ባለው የአንድ ወር ጊዜ ውስጥ በአስር የጀርመን ከተሞች ይከናወናል። ፖድካስቶችን ለማድመጥ SBS Amharic ን ይከተሉ ወይም SBS dot com dot au Amharic ድረገጽን ይጎብኙ።